હેલો હેલો આવે ሰላም ነው?
ነው በል እርዳዎት።
ስራ ፈልጌ ነበር። ማስ- መታወቂያ ላይ
እሺ ማስታወቂያውን ይዩትና ዶንኪ ቲዩብ ገብተው እዛ ላይ link አለ። በ link ኡ apply ያድርጉ። ኦንላይን
እሺ፣ በኢሞ
ዩቲዩብ ላይ ዶንኪ ቲዩብ ላይ ገብተው ቪዲዮ አለ።
እሺ፣
የስራ ማስታወቂያው ቪዲዮ ማለት ነው። ቪዲዮውን ይዩትና ከዛ አዎ።
ከቪዲዮ ስር link አለ። በ link ኡ apply ያድርጉ።
እሺ። ከዛ
ከዛ እንደውላለን ማለት ነው።
እሺ፣ እናመሰግናለን።
እሺ
እሺ